hello
አተስላም ሰላም ጤና ይስጥልን።
የሆነ ብር transfer አድርጌ አልገባልኝም።
deposit ነው withdraw ነው ወንድሜ?
ዲፖዚት ምን አልከኝ?
ዲፖዚት
ዲፖዚት ዲፖዚት እሺ ትልክልናለህ ቴሌግራም ላይ
ምኑ ምኑ ላክላችሁ?
deposit ስታደርግ የተላከልን message።
አዎ ምን ቴሌግራም ላይ ነው ወይስ አዎ
በየትኛው በዚህ እ፣ ወይስ okay እሺ እሺ
መላክ ብቻ ነው?
አዎ
እሺ እሺ
እሺ።